ጤና ይስጥልን።
አብሮ ይስጥልን ማን ልበል ከየት ነው?
ከአሪፍፔይ ነው የምደውለው።
ታዲያ ነግራችሁኛል እኮ ኤግዚቢሽኑ አይደል? ኤግዚቢሽን ኤግዚቢሽኑ ነው ኤግዚቢሽኑ ነው። በቃ ሰምቼ ያለሁ እኮ ከዳኒ እሺ እመጣለሁ። እኔ ደግሞ ሁሌ ስትደውይብኝ ምን ችግር ተፈጠረ እያልኩኝ ስለሆነ ነው እንዲህ ማውራሽ።
እሺ ደንበኛችን ስለተፈጠረ ችግር የለውም። ገባሽ አይደል?
አዎ ገብቶኛል።
ኤግዚቢሽኑን ልትነግሪኝ ነው አይደል?
አዎ ለዛ ነው የደወልንልዎት።
በቃ እመጣለሁ፣ ችግር የለውም። ዳኒ ነግሮኛል፣ message ም ገብቶልኛል። እመጣለሁ፣ ችግር የለውም። thank you በጣም እሺ፣ አመሰግናለሁ። ጊዜ መልካም ቀን።
እሺ እሺ